ይስጥልኝ ቻኮ።
ቤት አቤት።
ሰላም ጤና ይስጥልኝ። ምን እንርዳት?
ብር ከባሞስ ወደ ቴሌ
ከባሞስ ወደ ቴሌብር።
አዎ ዛሬ ጠዋት በዚሁ ቁጥር ማለት ነው።
እሺ ቴሌብር ስልክ ቁጥሮትን ይንገሩ።
ዜሮ ዘጠኝ አስራ ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት ሰማንያ ሁለት ሀምሳ አንድ ሀምሳ ዘጠኝ አይ ሁለት ነው ያለኝ። የትኛው ላይ እንደገባ አልረ- አልለየሁትም። ለዛ ነው ሰማንያ ሁለት
ሀምሳ አንድ ሀምሳ ዘጠኝ
ሀምሳ አንድ ሀምሳ በዚህኛውን በነገሩ ምንም የተላከ ዊዝዶ የለም። በነገሩን ስልክ ቁጥር እዚህ ላይ መላክ ይቻላል።
ምን ላይ
እሺ ዜሮ ዘጠኝ አስራ አምስት ሰማንያ አንድ ቆይ አንዴ እሺ ዜሮ ዘጠኝ አስራ አምስት ሰማንያ አንድ ዘጠና አራት ዜሮ ስምንት
ዘጠና አራት ዜሮ ስምንት እሺ በዚህኛውም አልተላከም። ከባሞሶች ሳይላክ ቀርቶልም ስለሚችል እነሱ ጋር ይደውሉና አፕሮጀር
በሞት በምን ነው የሚታወቀው? ማለት በምን ቁጥር?
ስልክ ቁጥር ልስጦት አዎ
ዜሮ ዘጠኝ ሰባ አራት
እሺ ዜሮ ዘጠኝ ሰባ አራት ሰላሳ አራት
አቤት ትንሽ ይቋረጣል። ዜሮ ዘጠኝ ሰባ አራት ብለሽ ሰላሳ አራት
ሰላሳ አራት
አርባ አራት
አርባ አራት አርባ አራት አርባ አራት አርባ አራት አርባ አራት ዜሮ ዘጠኝ ሰላሳ አራት እሺ እሺ እሺ በጣም thank you እሺ መልካም ቀን።
እሺ